ሄሎ እሷ ቤት ነኝ። አቤት ሄሎ ጌሳ ቤት አቤት።
አንድ ወርደን ነበረ እነግርሻለሁ። ሰማንያ ሶስት ሀያ ዘጠኝ
ሰማንያ ሶስት ሀያ ዘጠኝ ምን ሆነብህ?
እንትን ምግብ ቤት መብራትም የለም ከሰልም የለም እንትን ሲሊንደርም አልቋል። በከሰል ነው የሚሰራው። ጠብቅ ትንሽ ቆያል ብላ የት ሬስቶራንት ነው?
ገበሬ ነው
ማነው ስም?
ብሩክ
ብሩክ ሰማንያ ሶስት ሀያ ዘጠኝ አይደለ አ- እ አ ሰማንያ ሶስት ሀያ ዘጠኝ ነው order number ኡን ያልከኝ። check ላድርግ ብደውል ሰማንያ ሶስት ሀያ ዘጠኝ አዎ
ቀስ ብደውልልሃለሁ።
እሺ